ዋይፋይ አቤት አትመልሰው በቃ። እሺ ካስተመር ስልክ አንስቷል።
እሺ በ- አድርግለት።
አንቷን አንቷን አይ ተቀ- ተቀበለውና ካስተመር ስልክ አንስቷል። አሁን
ምናምን እሺ ካስተመር ስልክ አንስቷል። እኛ አድርስለት።
ተውለት። እሺ አዎ አድርሰው። እሺ ምግቡን ተስፋዬ።
አልመለስኩትም። በቃ እሺ ትሉታላችሁ።
እሺ እዚህ ደውልላቸውና ጠ- እን- ይጠይቁልሃል። እኛ ስላልሆነ ኦን ታይም እንይዘው። እሺ
እሺ እሺ